ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮስጥም አለ እግዚአብሔር ይመስገን።
አንሽን ለአዲስ አበባ አስገብተን ቆየብን። እስካሁን አልተደወለልንም።
እሺ የማሽን ቁጥር ትነግረኛለህ?
እሺ ፒኤምኤ
እሺ ፒኤምኤ
ዜሮ ዜሮ አስራ ስድስት ፒኤምኤ ዜሮ ዜሮ ስልሳ ስድስት አስራ ስድስት አስራ ስድስት አስራ ስድስት ሰማንያ አራት
ሰማንያ አራት እድሳት ነው ያስገባው።
አ
እሺ check አድርጌ አሳውቃለሁ።